ይስጥልኝ ሄሎ ቪዛ ሊዲያ ነኝ። እባክዎትን ምን ዓይነት የጉዞ መረጃ ልስጥዎት? ጤና ይስጥልን ደንበኛችን hello ይሰማል? hello
hello ይሰማል?
ይሰማል ይሰማል።
እሺ ምን ዓይነት የጉዞ መረጃ ልስጥዎት? ደንበኛችን
ወደ አሜሪካ መሄድ ፈልጌ ነው እኔ ወደ አሜሪካ እሺ ደንበኛችን አሜሪካ በምንድን ነው መሄድ የፈለጉት?
እ?
በምንድን ነው በስራ ነው በትምህርት ነው ወይስ
thank you በቃ ምን አሉኝ? ደንበኛችን ይሰማዎታል?
እ?
ይሰማዎታል? hello
አቤት
በምንድን ነው እርስዎ መሄድ የፈል- የፈለጉት አሜሪካ?
ይቆራረጣል እኮ ኔትወርክ ብዙም አይሰማም።
አሁን ይሰማዎታል?
እም።
እሺ በምንድን ነው አሜሪካ ሀገር መሄድ የፈለጉት? hello